ወይ hello hello፣ አቤት።
Charles Advertising ነው።
ልክ ነው።
ከ Afriwork ነበር የደወለው። Afriwork Freelance Ethiopia።
እሺ እሺ እሺ። በ junior accountant vacancy አውጥታችሁ ነበር እና hire እንዳደረጋችሁ ለመጠየቅ ነበር። በዛም አዎ፣ ያስቸገራችሁ አርገናል ነገር ካለ አርገናል አርገናል።
hire አረጋችሁ።
አዎ እሺ፣ ሌላ የሚያስቸግራችሁ ነገር አለ?
አለ። አንድ ማስታወቂያ post አድርጌ ነበር።
እሺ፣ እ፣ እንትን successfully upload ተደርጓል ማስታወቂያ ይለኛል፣ ግን ምንም apply ያደረገ ሰው የለም። ምን እንደሆነ ግራ ገብቶኝ ነው።
ማስታወቂያው post ተደርጓል።
post ተደርጓል ብሎኛል። አዎ ኮም successful ነበር ብሎኛል።
መቼ ነበረ?
እ፣ ቀኑን ባላስታውስ ቆይ ማሮች ማሮች ይችላሉ።
በ social media manager ነው።
እ እ በምን position ነው?
social media manager okay፣ በ social media manager እ፣ እ።
July ሀያ ሰባት ላይ ነበረ አ ልክ ነው።
post ተደርጓል።
እ፣ ግን ምንም ሰው apply ያላደረገም እና ገርፎኝ ነበር።
እን- okay፣ እንዴት አላ- ምንም ሰው የለም? ምንም I don't know አሁን ምንም አልመ ሌላ ጊዜ የሆነ ነገር post ካ ወዲያው ነው apply የሚደረገው እና okay፣ ሲያመም ምንም check ነው።
ያደርጉታል። ከስር ነው CV ያቸው የሚገባው።
okay check ላድርገው። እሺ እሺ እሺ post ካደረጉት vacancy ስር እዛው bot ኡ ላይ አዎ።
someone applied አድርጓል ለዚህ vacancy ብሎ ይመጣል። CV ያቸውን አያይዞ ማለት ነው። check ያደርጉትና እሺ አደርጋለሁ።
እሺ፣ ሌላ የሚያስቸግረት ነገር አለ? ከዚህ ከዚህ ሌላ ውጭ ምንም የለም። ጥሩ ነው። ተመስጦ ነኝ።
እሺ፣ የሚያስቸግረት ነገር ካለ ይደውሉልን።
መልካም። እሺ አመሰግናለሁ እሺ፣ መልካም ቀን።
ለሁላችን። እሺ